ሄደው
ቤተሰቤ ነኝ።
ሀምሳ አራት አስራ ቤተሰቤ
ሀምሳ አራት አስራ አምስት ምን ሆነበት?
ከስተመሯ ማለት ነው
እሺ ከስተመሯ ማለት ነው። እኔ እንግዲህ ገና ነው ሰዓት እኔ ጋር ገና እንግዲህ ያው አስራ ሁለት ደቂቃ አለ እኔ ጋር አስር ደቂቃ አለ እኔ ጋር ገና አሁኑ ማለት ነው። እናንተ ጋር ሲመስል ገና እ- ምን ወዲያው ነው አልከኝ?
አስር ደቂቃ አለ እኔ ጋር ገና
እሺ ምንድን ነው አልገባኝም።
ከዛ እኔ ለአንቻ መሻገሪያ ጋር ለአንቻ ጋር ደርሼ ሲደውልለት እስካሁን ቆይታችሁ ምናምን እኔ ጋር አምስት ደቂቃ አለ አሁን አሁን እኔ በራሱ አምስት ደቂቃ አለ እዛ ደርሼ አንቻ ጋር ደርሼ ለከስተመር ሲደውልላት ማለት ነው እንትን አለችኝ እ፣ እኔ እስካሁን ቆይታችሁ መልሼ ደውል ምናምን ብያት ከዛ ትንሽ ጠበኳት ከዛ መልሼ ሲደውልላት ስልክ እያተነሳችልኝ አለ
ስለቆየብኝ አልቀበልም ነው እያለች ያለችው።
ስለቆየብኝ አይደለም አ- ገና ደርሻለሁ እኮ እኔ ገና በአርባቱ እንዲቀስ ታረ እንዲ ደርሼ ነበረብን ገ- እሷ ያለችውን ነው የምልህ።
እስካሁን ቆይታችሁ ምናምን መልሼ ቆይ ልደውልልህ ምናምን አለች። ከዛ እሺ ምናምን አልኳት። ከዛ መልሼ እኔ ትንሽ ቆይቼ ስደውል ስልክ እያነሳችልኝ አይደለም እዛው እየጠበቅኳት ማለት ነው። ትናንትናም እንደዚሁ order ሳስቼ አዝዣለሁ ምናምን ብላ አንድ order የኔ ተቀበለችኝ፣ የሌላ ሰውን ደግሞ አልተቀበለችም። እንደዚሁ አድርጋለች ትናንትና።
ራሷ ናት ወይስ አ ራሷ አ፣ ራሷ ስልኳ ራሷ አለች።
እ፣ ሀምሳ አራት አስራ አምስት በአምላክ ነህ አይደል? ከድሬ መስሎ አዎ።
የሚነሳው።
አ
እሺ እስኪ ያውሯትና እነግርሃለሁ፣ እደውልልሃለሁ።
እሺ